ያለ ጤና ይስጥልኝ። ፊሊንስተር ሆምስ
ሰይድ ሸሪፍ አሊ ሰይድ ሸሪፍ አሊ ይባላለሁ። ቃል ወረዳ ደጋን ከተማ ስሜ ሰይድ ሸሪፍ አሊ ይባላለሁ። ቃል ወረዳ ደጋን ከተማ ነኝ።
ይሄ ፊሊንስተር ሆምስ ነው የደወሉት አባቴ ተሳስተዋል መሰለኝ።
እሺ ለ- ለመንግስታችን ቢጫ ቲሸርትና ቢጫ ጥምጣም ሰሪታ ለማስታወሻ አለበሉልኝ። ለመንግስታችን ስልገስልኝ ብዬ ነው እንጂ ተሳስተዋል ተሳስተዋል።
ሰይድ ሸሪፍ አሊ ይባላል ስሜ። ሰይድ ሸሪፍ አሊ ቃል ወረዳ ደጋን ከተማ ነኝ። ቃል ወረዳ ደጋን ከተማ ነኝ። ሰይድ ሸሪፍ አሊ ተሳስተዋል።
እሺ